ሄሎ ጤና ይስጥልኝ። መለሳዘር ቴሌቪዥን ሄሎ
ያው አብ- ጤና ይስጥልኝ። መለስ ዳው ቴሌቪዥን
ኒራ ኒራ ነድሩ አያት ጅርት ስልኪንቱን መስመሩ ስለተያዘ ነው። ትንሽ ቆይቶ ይደውሉ ባኮትን
መስበሩ ኒራ ኦሮሚያ መስመር ስለተያዘ ነው። መስመሩ ኒራ ኒራ ያት ጅራ ነድሩ
መስመሩ ስለተያዘ ነው። ትንሽ ቆይቶ ይደውሉ። እሺ
እሺ